ሆዴ አልላቀቅሽም አንቺ ነሻ ልምዴ አንቺ ነሻ ልምዴ ልምዴ አንቺ ነሻ ልምዴ አንቺ ነሻ ልምዴ ልምዴ አንቺ ነሻ ልምዴ እየቆላሽብኝ አይኔ እያየ ደምቀሽ እንዴት ከልቤው ዝም ብላለው ገብተሽ መች ቀላል ይሆናል ፍቅር በይሉኝታ ክብደቱ ላይ ግቢ በሰጠኩሽ ቦታ ጎራ በይ ቤቴ ጎራ ጎራ ጎራ በይ ቤቴ ጎራ ጎራ ጎራ በይ ቤቴ ጎራ ጎራ ጎራ በይ ቤቴ እንድናወራ በአንድ ቀን እይታ ስሜቱን አድክሞ አፈቀርኩኝ ይላል አንድ ጉንጭ ስሞ የተላመዱትስ በጸባይ ተግባብተው ሲመሰገኑበት አደባባይ ወጥተው አዋዋሌን ሁሉ ቀይረሻል፣ ስሜቴና ልቤን ላንቺ አርገሻል። ተቀበይ መውደዴን በይ በደስታ ፍቅርዬ ውብዬ ቸኮላታ ቸኮላታ ውቤ ቸኮላታ ቸኮላታ ውቤ ቸኮላታ ቸኮላታ ውቤ ቸኮላታ ቸኮላታ ውቤ ቸኮላታ ቸኮላታ ቸኮላታ ቸኮላታታ ቸኮላታ ቸኮላታ ቸኮላታ ቸኮላታታ ቸኮላታ ፍቅር ፍቅር ተሰምቶታል ልቤ አይ ልቤ አንቺን ብቻ በማሰቤ እንደምንም ብለሽ ገብተሻል ከሆዴ አልላቀቅሽም አንቺ ነሻ ልምዴ አንቺ ነሻ ልምዴ ልምዴ አንቺ ነሻ ልምዴ አንቺ ነሻ ልምዴ ልምዴ አንቺ ነሻ ልምዴ አንቺንም ወደኔ የሚያስኮበልልሽ የተላምዶ ፍቅር ይሆናል ያለብሽ። መተፋፈሩ ነው ልብን የሚያርደው፣ እናጽድቀውና መሬት እናውርደው። ጎራ በይ ቤቴ ጎራ ጎራ፣ ጎራ በይ ቤቴ ጎራ ጎራ፣ ጎራ በይ ቤቴ ጎራ ጎራ፣ ጎራ በይ ቤቴ እንድናወራ ፍቅር አይዘኝም ግድ የለም አትበይ አንቺስ ልክ እንደኔ ሰው አይደለሽ ወይ ተንፍሽው ይውጣልሽ ዝምታሽ ምንድን ነው ፍቅር የሚይዘው ሰው ከለመደው ነው በጣም በአይኖቻችን ብቻ የተያየን ሳንነጋገር ፀይ ብዙ ቆየን። ተቀበይ መውደዴን በይ በደስታ ፍቅርዬ ውብዬ ቸኮላታ ቸኮላታ ውቤ ቸኮላታ ቸኮላታ ውቤ ቸኮላታ ቸኮላታ ውቤ ቸኮላታ ቸኮላታ ውቤ ቸኮላታ ቸኮላታ ቸኮላታ ቸኮላታታ ቸኮላታ ቸኮላታ ቸኮላታ ቸኮላታታ ቸኮላታ ቸኮላታ ቸኮላታ ቸኮላታታ ቸኮላታ ቸኮላታ ቸኮላታ ቸኮላታታ ቸኮላታ